Hello ጤና ይስጥልን። ዋሽንግተን ዲሲ ወኪል
Hello ሰላም ነው።
ሰላም።
ትናንትና እሱ የተነሳሁት ነበረ scan ተነስቼ እና ውጤቱን አልተሰጠኝም ነበር። ዛሬ እልክልሃለሁ ብሎኝ ነበረ።
ስልክ ልስጥዎ እስኪ scan ክፍል እና አስታውሳቸው።
እሺ ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንቱ ሰጥቶኛል። መጨረሻው ሰማንያ ዘጠኙ ሰጥቶኝ ነበር ግን አያነሳም።
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ አዎ እሱ በሱ ሰጥቶኝ ነው ነበር ደግመህ ሞክርላቸው።
ነው።
አዎ እሺ እሺ